Hello hello ጤና ይስጥልኝ።
አቤት ምን መጣሁት?
እንዴት አረ እንዴት ዋልሽማ?
ሰላም እግዚአብሔር ይመስገን።
እግዚአብሔር ይመስገን። ቅድም እባክሽን በ SantimPay እንትን አራት መቶ ብር ልኬ ነበር ወደ ሀበሻ betting እና ወደዛም ወደዛም አልገባም።
ይሄ SantimPay አይደለም። እሺ
እ
ይሄ SantimPay አይደለም። ይሄ Chapa ነው።
Chapa ነው።
አዎ Chapa ነው። ይሄ SantimPay አይደለም።
OK SantimPay ን ታውቂዋለሽ? እባክሽ ቴሌ ነው እኮ የሰጡኝ አሁን አዎ አይ የ SantimPay ብለው የ SantimPay ን ይቀበሉ። እሺ ይሄ የ Chapa
እሺ እሺ፣ አመሰግናለሁ።